ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው?
ሰላም ጤና ይስጥልኝ።
ሰላም ምን ልርዳው?
ብር withdraw አድርጌ ነበር ግን እስካሁን አልገባልኝ።
የመቼ ነው?
የዛሬ ነው።
በዚህ ስልክ ቁጥር ነው እም?
የሚጠቀሙት? ቤስት ቤት በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ፣ በዚህ ነው ስንት ብር ነው?
አስራ አምስት ሺህ አምስት መቶ ዘጠና አራት ብር
እሺ አንዴ መስመር ላይ ይጠብቁኝ።
እሺ።
እሺ ወደ አንድ ሺ ሀያ አምስት ሰላሳ አርባ ዘጠኝ ሶስት ስድስት ስምንት አዎ
እሺ አሁን confirm ተደርጎሎታል process ላይ ነው ይገባል።
እሺ።
እሺ አመሰግናለሁ።
መልካም ምሽት።